ሌላ ሌሎች ሰላም አደርሽ እግዚአብሔር ይመስገን።
በጊሻ ላይ ምዝገባ አላችሁ እንዴ?
አዎ አለን።
ለመመዝገብ ፈልጌ ነበረ።
እሺ ክላሱ ለአንድ ወር ያክል ነው የሚሰጠው። በሳምንት አምስት ቀን ነው። በቀን ደግሞ ለሁለት ሰዓት ያክል hello፣ አይሰማም።
ደገሚልኝ እስቲ።
ክላሱ ለአንድ ወር ያክል ነው የሚሰጠው። ክፍያው አስራ ሁለት ሺህ ብር ነው። መመዝገብ ትችያለሽ።
okay፣ መቼ ነው የሚጀምረው?
አሁን እየመዘገብን ነው ያለው ጥር ላይ ለሚጀምረው
okay፣ አስራ ሁለት ሺህ ብር ለአንድ ወር ነው።
ለአንድ ወራ
ሰዓቱ ሳ በቀን ስንት ሰዓት?
ለሁለት ሰዓት ያክል ነው። በሳምንት ሶስት ቀን ነው የሚሆነው።
okay፣ ጠዋት ከሰዓት አይታወቅም።
ከሁለት እስከ አራት ከአምስት እስከ ሰባት ከስምንት እስከ አስር ከአስራ አንድ እስከ አንድ
እሺ፣ እሺ። እና ለመመዝገብ ምንድን ነው የሚያስፈልገኝ?
ምንም አያስፈልግም። መዘግብሽና account እልክልሻለሁ። ቴሌግራም ላይ የከፈልሽበትን ስምሽና ስልክሽን ትልክልናለሽ።
እሺ፣ እሺ። በቃ መዝግብ ስምሽን ማን ልበል ህይወት ይገዙ ማን አልሽኝ ፍሬ ህይወት ይገዙ።
ፍሬ ህይወት ይገዙት ዜሮ ዘጠኝ ስልክሽን ገቢ ዜሮ ዘጠኝ ሰላሳ ስምንት እህ ዜሮ አምስት ሰማንያ ስድስት ሰማንያ ስድስት
እሺ ሰዓት ከስንት ሰዓት እስከ ስንት ሰዓት ይሆናል?
ከአምስት እስከ ሰባት ነው ያልሽኝ?
አለው አዎ ከአምስት እስከ ሰባት ስለዚህ text በምልክልሽ ቴሌግራም ቁጥር ላይ text ምልክልሽ ቁጥር አለ። እሱ ቁጥር ቴሌግራም ላይ ነው ምትልክልን የከፈልሽበት።
ቴሌግራም ላይ
አዎ እኔ አሁን text ልክልሻለሁኝ በሰባ አምስት ቤቱ
ከዛ በከ- የ- በዛው ቁጥር ነው ቴሌግራም ላይ ማግኘው።
እዛ ቁጥር ቴሌግራም ገብተሽ የከፈልሽበትን ስምሽንና ስልክ ቁጥርሽን ትልክልናለሽ።
እሺ